Hello?
redu Hello?
hawɓete redu
Hello?
ሄሎ አቤት።
እንዴት አመሸሽ እግዚአብሔር ይመስገን።
ደህና አመሸሽ ከቤ ነኝ አወቅሽኝ ማ ከቤ ከቤ ነኝ ከቤት ነው ከዚህ ከወላይታ ከረካ ወላይታ ከተማ። እሺ፣ ከረካ ቅድም እያወራ ነበር አዎ ልክ ነህ።
እንትኑ አሁን AnyDesk ውስጥ ገብተህ እንትኑ ትሰራልኝ ምናምን አሳውቂኝ ብለሽ ነበር ያው ገብቻለሁ ውስጥ ላይ ነኝ login ማድረግ ትችያለሽ እሺ፣ accept በለው። እሺ፣ accept ብያለሁ እሺ፣ እሺ፣ ግቢና እስቲ እንትን በይልኝ እሺ፣ እሺ፣ እሺ ከቤ